Hello Hello ጤና ይስጥልኝ።
ሰላም ጤና ይስጥልን። Best Bet
ይቅርታ ከሐዋላ ጋር በተያያዘ ተፍ ታደርጊኛለሽ? ማለት foreign ሐዋላ ለማስወጣት ነበር የ WorldRemit
እ
WorldRemit
እስቲ ቆይ አንዴ ጠብቅ።
እሺ እ፣ ወዲያው እንትን ልላቸው ትንሽ አለች ወይ ምን ለማድረግ ነበረ?
ሴምን ለማስወጣት
ከየት ከምን ላይ?
ከ branch ነው። እኛ እኮ እንትኑን ተተናችሁ ቁድ ልከን እ፣ የት branch ነው?
ኢትዮ ቻይና road
ይሄ Best Bet ነው።
እ እ Best Bet ነው።
oh sorry፣ በጣም ይቅርታ።
ችግር የለው።
እሺ